ጤና ይስጥልኝ ባካችሁ። ሄሎ ሄሎ፣ ይመስልኝ እግዚአብሔር ይመስገን። እንዴት ዋሉ?
እንደዛ ናቸው።
አለን እግዚአብሔር ይመስገን።
እሸቱ አናግረህ ፈልጌ ነበር።
እሺ፣ በሰባ አምስት ቤቱ ስልክ ይደውሉለት።
በስንት በሰባ አምስት ቤቱ ዜሮ ዘጠኝ ሰባ አምስት እስከ መጨረሻው ነው?
አዎ አዎ